Hello? Hello? Hello? ጭራሽ የቤት ሰማሻል? እሺ አውራ
ሄሎ
ቀንስ ድምፅ
ሄሎ
ጉባት የለም ሩቅ ነው የሚመስለው።
አለበት ማለት ነው በሰማንያ ኮምፒውተር እኮ መጠበቅ ነው። ገብር አይ የኔ- የኔ ካለ የኔ እኮ ኦልሬዲ የተሞላ እኮ ነው።
ሰላም ሁላ ባዶ ነው።
አዲስ ከተማ ዜሮ አምስት አራት ሀያ አንድ ባር ላይ እ፣ መልስ ደውልሽ ተዘግቶ አለለዋል ደስ አስካ የኔ ሰማሻል። እሺ፣ ከኋላ ፖርት አለው እንደ አምጥ፣ ከኋላ ፖርት አለው እ አዲስ አበባ በዚህ በኩል እኔ ልታደናቁኝ ነው እንደ ራስህ ራስህ ላይ ከቀበል አስተውላ አውሪ
ሄሎ ሄሎ
ጉድ በል ጎንደር ዘጋሁት። ተዘጋ እንዴ? ሄሎ